ጤና ይስጥልኝ። ጤና ይስጥልኝ።
ይሰማኛል።
ከአይፒ ነው የምደውለው። ደንበኛችን አዎ።
ደውለው መስመሩ ተቋረጠ።
ቴሌግራም ላይ ልኬ ነበር ያየሽው?
ቴሌግራም ልከውልናል። ስሞት ማን ልበል አዎ። ስሜ ዘካሪያስ ሚካኤል።
ዘካሪያስ ሚካኤል አሊ
ሁለት መቶ ብር ነው የነበረው ደንበኛችን።
አዎ። ሁለት መቶ ብር
እሺ አንዴ መስመር ላይ ይጠብቁኝ። ያየውሎት ነው መስመር ላይ ስላስጠበቅነው ይቅርታ። ደንበኛችን ወዴት ነበር ያስተላለፉት?
ወደ ቱዌክስ ስፖርት
እሺ ደንበኛችን የላኩልን screenshot አግኝተነዋል። እኛ በኩል አስተላልፈንልዎታል። ትንሽ ቆይቶ የቱዌክስ ስፖርት wallet ኡን check ያድርጉ። ካልገባሎት ቼክስ ነው የሚያናገሩት።
እሺ፣ አመሰግናለሁ እናቴ። ቴንኪው እሺ መልካም ምሽት ይሁንልዎት።